ሰላም ሰላም
ሰላም ጤና ይስጥልኝ። ደህና ነሽ?
እግዚአብሔር ይመስገን ሰላም ነው።
መልካም ይሁን። እ እኔ የ donkey tape ተማሪ ነኝ እ ወገሻው ማለት ነው እሺ
እና እ ወንድም ያለ እዚህ ጋር እና
እሺ
እ ለመማር ፈልጎ እ ሶስት ቀን ምናምን አልፏል ምናምን አልኩትና ግን እሱ በጣም ወደታል እና ፈልጓል። የሆነ ከርድ ወስጄ ነበር አልሰማም እና- ልመዝገው?
እ ልመዝግበው
ምን አልሽኝ?
ልመዘግበው ፈልገውት ነው ወንድሞች አዎ አዎ፣ እንደዛ ፈልጌ ቀኑ ስላለፈ እንደዛ ምልሽ የሚቻል ከሆነ ይቻላል።
ያመልጠው ሪከርድ ላክልኝ ብዬው ነበር በቴሌግራም።
እኛ ምን እንልለታለን ያመለውን እሺ ስለዚህ አሁን እ እንዲመዘገብ ፈልጓል። በዓል መጥቶ ለመማር አያቶ ቤቱ
እሺ ይቻላል። አንዴ ጠብቁኝ። እሺ እሺ እኔ ነው
ቆይ አንዴ። እሺ ይቅርታ።
እሺ ችግር የለም።
ስሙ ማን ነው?
ዘርሰናይ
ዘረሰናይ ማን?
ብርሃነ ዘርሰናይ ብርሃነ
ስልክ ልውሰድ። ዜሮ ዘጠኝ
የሱ እሺ ቆይ አንዴ ጋ
ችግር የለውም።
ሰላሳ ስምንት ሰላሳ ስምንት ሰባ አምስት ሰባ አምስት
ዜሮ አራት ዜሮ አራት
አርባ አራት
አድራሻ የት ነው?
አድራሻው አያት
account እንልካለን። ክፍያችን አስራ አምስት ሺህ ነው።
ምን አልሽኝ?
ክፍያችን አስራ አምስት ሺህ ነው። እርስዎ ያውቁታል አከፋፈሉን?
አይ አውቀዋለሁ፣ ግን አስር ሺህ ነበር የከፈልኩት።
የዛኔ እርስዎ የተማሩት በ discount ነበረ።
okay ሰላሳ አምስት percent discount ነበረ። አሁን ግን ክፍያችን አስራ አምስት ሺህ ነው።
okay እሺ
account እንልክልዎታለን።
እሺ መመዝገብ ይችላል። ሰኞ ሲመጣ ያናግረን።
እሺ እናመሰግናለን።